below 10 lakh. Below.
Hello
Yeah, Aishma?
Jaydeep કારવંશ
Okay, Aishma?
Hello.
Hello, Hello.
Aishma?
આ નેટવર્ક ትንሽ ያስቸግራል ሄሎ ቅድም ቅድም ደውለውልን አይደል?
ሄሎ
ሄሎ አይሰማም አዎ አሁን ይሰማል ወይ?
ይህን ነበረ?
የስራ አዎ የስራ ጉዳዩን አለው ብዬ
እሺ፣ እኛን ስራ ላይ የምናደርገው ቴሌግራም ላይ ነው። so ስራዎች የምናደርገው ቴሌግራም ላይ ነው።
አ፣
ስለዚህ ቴሌግራም የሚጠቀም ወይ አካውንት ካለ ሰው የእሱን ስልክ ትዲበ ይደውሉልን። ቴሌግራም የሚጠቀም ሰው ካለ
አስራ ሶስት
አስራ ሶስት ሄሎ አስራ አስራ ሶስት ሶስት
ሄሎ አስራ ሶስት ብዬ- ብያለሁ።
ሄሎ አስራ
ሄሎ እሺ፣ እ፣ አይሰማም?
ይሰማል
አ፣ ኔትወርኩ ያስቸግራል በኋላ ሊደውል በ
ወይ? በቃ በኋላ ይደውሉልን።
እሺ፣ በኋላ እደውላለሁ ኔትወርኩ በጣም ያስ
እሺ፣ እሺ፣ በቃ ሄሎ